ስፖርቶችን ቢተነኝ ስፒኪንግ ሄሎ
ጤና ይስጥልኝ
አብሮ ይስጥልኝ እግዚአብሔር ይመስገን እንትን ቡክ ለማድረግ ነበር የሞሮኮ
እሺ ለመቼ ነበር የፈለጉት ክፍት ቦታ ዛሬ አለ
አለ ስንት ሰዓት ላይ ነው እርሶ የፈለጉት ስንት አለ አስራ አንድ አስራ አንድ ተኩል
አስራ አንድ ላይ ይደርሳሉ ነው አስራ አንድ ተኩል
ተኩል ወይ ደግሞ አስራ ሁለት አለ ክፍት ቦታ check ላድርግሎት አስራ ሁለት
ሁለት ሰው
እሺ ለስንት ሰው ነው ሁለት ሰው አሁን ብዬ ልያዝሎት በቃ
ስልክ ልውሰድ
ዜሮ ዘጠኝ አንድ አንድ እሺ ዜሮ ሶስት እሺ ዘጠና ሰባት አርባ አራት
እሺ ይዤ ልዎታለሁ